ሄሎ ሄሎ
አቤት ጤና ይስጥልን።
አብሮ ይስጥልን።
ዶንኪ ቲዩብ እንትን ነው አይደል?
አዎ ዶንኪ ቲዩብ ነው።
ልጆች የሆኑ ልጆች ነበሩና ትንሽ እንትን የሚሉ
ምን አሉኝ?
ምን ምን ነበረ እንትናችሁ መስፈርት
ምን እጹብ ድንቅ ልጆችን ለመጠቆም ነው።
እነሱ እንትን ለማለት ነው።
እድሜያቸው አምስት ዓመት እና ከዛ በታች የሆኑ እ፣ ት- ተሰጥኦ ያላቸው ልጆች እና የእርሶ ቤተሰብ ያልሆኑ በሰፈር ወይም በጎረቤት የሚያውቋቸውን ልጆች ይሄ መጠቆም ይችላሉ።
እሺ፣ እ፣ ከእድሜ ከይሄው ነው ከዚህ በላይ አይቻልም።
አምስት ዓመት እና ከዛ በታች ነው የሚቻለው። አዎ። hello አቤት አቤት አቤት
እሺ፣ ተረድተውኛል። አለ የሚጠቁሙት ልጅ አለ ወይስ አሉ ልጆች ልጆች አሉ፣ ግን እስከ አስር ዝም ባሉ አሉ።
እ፣ እስከ አስር አይሆንም። ያው ከአምስት ዓመት በላይ አይቻልም። አምስት ዓመትና ከዛ በታች የሆነ ካለ መጠቆም ይችላሉ።
መልካም በቃ እሱን አሳውቅሻለሁ።
እሺ፣ እሺ እናመሰግናለን። መልካም ቀን።
እኔም ለእነሱ